Hello.
Hello
ሰላም ዋሉ።
ሰላም ነው።
እግዚአብሔር ይመስገን።
አ፣ ድምፅ ፊት ለመታደም ነበር።
ነገ ሰላሳ ነው።
አዎ እሺ፣ ይቻላል። ስም አልበል።
ፍሬ ህይወት ፍሬ ህይወት ማን ዮሐንስ።
ተመዝግቧል እንዴ?
አዎ እናሽ
አልተመዘገብኩም።
እሺ። ስልክ ልውሰድ ፍሬ ህይወት።
እሺ ይሄ ነው እናሽ ግን ያባት-
ዮሐንስ
እሺ፣ ዜሮ ዘጠኝ
ሰማንያ
ሰማንያ አንድ
ሰማንያ ሰማንያ ዜሮ ዘጠኝ ሰማንያ ሀያ ሰባት ሀያ ሰባት ዜሮ ስድስት ሰባ አንድ
ለስንት ሰው ነው ብዛት?
ሁለት ሰው እሺ ፍሬያት ነገ ጠዋት ነው በጊዜ ነው ጠዋት ሳይሆን በጊዜ መጣት ትችላላችሁ።
ስንት ሰዓት?
እኛ ከጠዋት ጀምሮ አለን እዛ ማለት ነው። ትምህርት ፕሮግራሙ የሚጀመረው አስራ ሁለት ሰዓት ነው። አስር ሰዓት ላይ ነኝ።
ቀን ነው?
አዎ
እሺ እና ሌላ ምንም የሚያስፈልገኝ ነገር አለ?
ምንም አያስፈልግሽም። ክፍያ ነው
ስንት ነው ነበር ክፍያው?
ለሁለት ሰው ስምንት መቶ ብር
ሁለት መቶ ብር
ለሁለት ሰው ስምንት መቶ ብር።
ስምንት መቶ ብር እሺ እሺ ነው።
እሺ መልካም ቀን።